አብሮ ይስጥልን ደንበኛችን ከአሪፍ ፔ ነበር ምደውልሎት POS machine ምናልባት POS ማሽኑ ላይ ያጋጠሙት ችግር ካለ ለመጠየቅ ነበረ ምን ለምን ነበር?
አሪፍ ፔ POS machine ይቅርታ ምናለኝ
አንዴ ጠብቂ።
እሺ ደንበኛችን ማን ማን post ነው ያልሽው?
አሪፍ ፔ
አሪፍ ፔን post machine ፔ አሪፍ ፔ ሚል
ቀን እሺ ደንበኛችን አሪፍ ፔን post machine የለም።
ጤና ይስጥልን
አዎ የእናት ባንክ ነው።
አዎ ከእናት ባንክ የተሰጠው ደንበኛችን አዎ አለ አለ። አዎ።
እሺ ችግር አጋጥማ የችግር ካለ ያጋጠማችሁ ችግር ካለ
ያጋጠማችሁ ችግር ካለ የለም ምንም ችግር።
እሺ ደንበኛችን ምንም አይነት ችግር ካጋጠመ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን። እሺ፣ መልካም ቀን ይሁንልዎት።